ሄሎ
ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ከ ChipChip ነው የምንደውልዎት።
እሺ order አድርገን መጡ product ኦች ነበሩት።
አዎ
ያው፣ እ፣ የእርሶ location የት ነው?
ፋሲል ሆቴል
ፋሲል ሆቴል የት አካባቢ ነው? ይቅርታ፣
ድልበር፣ ወደ ድልበር።
አዲስ ገበያ ነው።
አዎ ወደዛ።
okay። እዚህ ጋር ግን location የሞሉት ጎተራ ማሳለጫ ነው የሚለው።
አቤት እዚህ ጋር location የሞሉት ጎተራ ማሳለጫ ነው የሚለው እና ትናንትና አዎ።
ወጥቶሎት ነበረ፣ ግን ምንድነው በ location ምክንያት ተመላሽ ሆኖ ነው።
እኮ የሞላ የሞላ ነው። እኛ እንትኑ ጋ ነው ይሄ ፋሲል ሆቴል በሚለው ነው የሞላ ነው። መኪና ማጠቢያ
okay። እዚህ ጋር ግን የሚያሳየን ጎተራ ነው። ምንድነው ማለት ይሄንን ነው።
አሁን ለነገ አስተላልፍሎታለሁ፣ ለነገ እንልክሎታለን። ግን ከዚህ በኋላ ያለው እንደዚህ ተመላሽ እንዳይሆንቦት እ፣ እንት- location ኡን ያስተካክሉ። loud ላይ ያድርጉና አንድ ላይ ወይ እናስተካክለው።
እኮ ሎሽን እንትኑ እኮ የሞላሁት እኔ ያ መኪና ማጠቢያ ነው። ፋሲል ሆቴል መኪና ማጠቢያ ብዬ ነው ያ- የሞላሁት።
አዎ፣ ግን ለእኛ እዚህ ጋር ደግሞ እያሳየን ያለው ጎተራ ማሳለጫ ነው የሚለው።
እም፣ ለዛ እንዴት ነው ነው አሁን መሰለኝ።
ዛሬም ያልወጣሎት። ይህንን ለነገ በአዲሱ ገበያ location አስገባሎታለሁ። ነገ እንልክሎታለን። ግን ከዚህ በኋላም እንደዚህ ተመላሽ እንዳይሆንቦት location ኡን ያስተካክሉ።
እሺ
አንድ ላይ እናስተካክለው። account ኦ ላይ ይግቡና platform ኡ ላይ
ቆይ እሺ፣ መልሼ እደውላለሁ። ቆይ እሺ፣ አንዴ check ላድርግና እሺ፣ እሺ።
እሺ።